Quem lhe... Momento. Apollo disse que... Está hoje o 500. Это какие торговые жужужи. ምሳ መጀመሪያ እንውጣ። እኔ ሰላም ነው። ጤና ይስጥልኝ። ከቢጃይ ነበር የምንደውለው።
አቤት ሰላም ነው።
እግዚአብሔር ይመስገን። እ፣ ቅዱስ ሚካኤል እ፣
አዎ ለመላኩ ደውለን ነበረ።
አዎ የመስመር ፕሮሞተሮች ነግሮን TIN number ስንጠይቀው TIN number ኡን አላውቅም ስላለን ነው TIN number ኡን ይነግሩናል።
number ሶስት ዜሮ
አዎ TIN number ይንገሩኝና በቤተውት ልመዝግብልዎት።
እሺ ሶስት ዜሮ ሶስት ዜሮ ሰላሳ አንድ ሰላሳ አንድ ሀምሳ ሁለት ሀምሳ ሁለት አራት ዜሮ ስምንት አራት ዜሮ ዜሮ ስምንት እሺ በመስመር ላይ ጠብቀኝ ያየሁልዎት ነው። ቅዱስ ሚካኤል ሬስቶራንት ነው ደንበኛችን።
አዎ አዎ እሺ አንዴ በመስመር ላይ ጠብቀኝ። ደንበኛችን የእርሳን ስም ይንገሩኝ ልመዝግብልዎት።
ስም ፀሐይ አዎ።
መገርሳ ፀሐይ ፀሐይ መገርሳ ፀሐይማ መገርሳ መገርሳ አዎ
ስልክ ቁጥር እየደወልኩበት ዜሮ እንዳያጣ ዘጠኝ አስራ ችግር የለውም ይህም ቢሆን የእሷንም ቢሆን ሰጥቻለሁ።
እሺ ሁለቱንም ስልክ ይስጡኝና ዜሮ የተገናኘን ይዘዙ ስምንት ዜሮ ዘጠኝ አስራ አንድ አስራ አንድ ዜሮ አንድ ዜሮ አንድ ዘጠና ስምንት ዘጠና ሰባት
ዜሮ ዘጠኝ አስራ አንድ ዜሮ አንድ ዘጠና ስምንት ዘጠና ሰባት አዎ እሺ ቦታ የት አካባቢ ነው?
ቅዱስ ሚካኤል ቢሾፍቱ ማለት ነው።
ቢሾፍቱ።
ቅዱስ ሚካኤል ቤተ ክርስቲያን
እሺ
ወይም እዛው ቤተ ክርስቲያኑ ጋር ነው?
ወይም ቃጅማ መንገድ አዎ እዛው ቤተ ክርስቲያን ትንሽ ነው ወደዚህ የሚመጣው እሺ ደንበኛችን ምንድን ነበር የተበላሸበት?
ፍሪጅ ነው ፍሪጁ ያበራል? light ኡ ይሰራል?
ያበራል ግን አያቀዘቅዝም እህ፣ እሺ ቅሬታ ጥገና ክፍል አስተላልፋለሁ። ሌላ ምረዳው ነገር አለ?
አይ ሌላ ነገር የለም እሺ ይህን ለመጠየቅ ነበር። እናመሰግናለን። መልካም ቀን።